አገሩን ውጣላችሁ አሃ ውጣ ያላችሁ መንገዱን በቃኛችሁ ሸጋ ልካታላችሁ አገሩን ሙላላችሁ እያየው አይኔ አይ ከወዲም ከማዶ ልቤ ባሳማ ሰማይ እንዳይውል ተጠምዶ ልውጣ ሲጸልየ ልውጣ ሲጸልየ ባማን እንዲገባ ባማን እንዲገባ ተጠልፌ እንዳልገባ ተጠልፌ እንዳልገባ ከቁንጂና ዋባ ከቁንጂና ዋባ የሰው አካል የሰው ለዛ አምሮ ደምቆ እየወዛ እንደ ዘበት እንደ ዋዛ በረከተ ውበት በዛ ሳይ
ሳይ እውላለሁ ሳይ የቁንጅና ሳይ አመሻለሁ ሳይ የደም ድባብ ሳይ እውላለሁ ሳይ የቁመና ሳይ በሄድኩበት ሳይ አሃ ወጣ ያላችሁ መንገዱን በቃኛችሁ ሸጋ ልካታላችሁ ሀገሩን ሙላላችሁ አሃ ወጣ ያላችሁ መንገዱን በቃኛችሁ ሸጋ ልካታላችሁ ሀገሩን ሙላላችሁ እንዲህ ያለ ጊዜ ናይ የማማር ዘመን ከቶ ካሁን በፊት አይ መቼ ገጠመን የዘንድሮ ውበት የዘንድሮ ውበት ስመለከተው ስመለከተው የቁንጅናው ብዛት የቁንጅናው ብዛት ላይኔ ታከተው ላይኔ ታከተው የሰው አካል የሰው ለዛ አምሮ ደምቆ እየወዛ እንደ ዘበት እንደ ዋዛ በረከተ ውበት በዛ ሳይ የደም ድባብ ሳይ እውላለሁ ሳይ ቁንጅና ሳይ አመሻለሁ ሳይ የደም ድባብ ሳይ እውላለሁ ሳይ የቁመና ሳይ በሄድኩበት ሳይ ቁንጅና ሳይ እውላለሁ ሳይ የደም ድባብ ሳይ እውላለሁ ሳይ ቁንጅና ሳይ አመሻለሁ ሳይ የሰው አካል የሰው ለዛ አምሮ ደምቆ እየወዛ እንደ ዘበት እንደ ዋዛ በረከተ ውበት በዛ ሳይ የደም ድባብ ሳይ እውላለሁ ሳይ ቁንጅና ሳይ አመሻለሁ ሳይ የደም ድባብ ሳይ እውላለሁ ሳይ የቁመና ሳይ በሄድኩበት ሳይ ቁንጅና ሳይ እውላለሁ ሳይ የደም ድባብ ሳይ እውላለሁ ሳይ ቁንጅና ሳይ አመሻለሁ ሳይ